ነው።
ቤርሳ ቤት እንዴት አለሁ አለሁ አርባ ስምንት አስር
እም አርባ ስምንት አስር
ምን ሆነብህ?
customer ኡ ከደንበል ጀርባ ነው ያለው
እህ አያት ናት።
እ እሺ
እና ከዚህ በፊት complete እዛ አካባቢ ስለሚዘርፉ ነው የምልሽ
አዎ ገባኝና ወጥ- ወጥቶ ይቀበል ነው ምንድን ነው?
አይ ከዚህ በፊት complete ካለው ሄዳለሁ ከሰራሽን ሊሆን ይችላል ቢ ደግሞ እንዲህ የሚዘርፉትም ሊሆኑ ይችላሉ check አርባ አድርጉልኝ ሰዓት አስር ነው ያልከኝ?
አ።
ቆይ እሺ አንዴ ልቀኝ። hello ወይ ቸርነት ነህ አይደል?
አ
እሺ አንዴ ልሂድ።
እ እይ አንዴ ቆይ እያየሁልህ ነው። ጠብቀኝ።